Hello ጤና ይስጥልኝ Best Bet ቃል ኪዳን ነኝ ምለቱ
አሁን ያው ሻላ hi hi hello ብሏል በቴሌግራሙ ልጁ።
እሺ የቴሌግራም user name ክ ማን ነው?
መሐመድ ጃማ መሐመድ ጃማ አሁን hi በለኝ ምናምን አላለች እንደ የሆነ message እንዲ አይ ብዙ መሐመዶች ስላሉ አ፣ እኮ እንትን ብሏል ልኮልሻል message
እሺ አሁን የላከው
አሁን አሁን ትንሽ አሁን ልክ እንዳልሽው ነገር ነውና hi ብሎ ልኮልሻል። OK፣ እሺ ይቅርታ እንዴ ቆይ እየፈለግኩትኝ ስለሆነ ነው።
እሺ እም፣ የቴሌግራም የቴሌግራም ስምክ ነው መሐመድ?
አይ ቴሌግራም እ እዚህ ስልክ ቴሌግራም የ- የለኝም። አይ message ኡ ማለት በ message ኡ በ CBE message ምናምን በዚህ ስለላክሉሽ ነው በዛ እኮ እሺ ሜሴጁን ፖስት ሜሴጁን ልከህልናል እኮ በቴሌግራም መሐመድ ጃማ በሚል እኮ መሐመድ የሚል እኮ እየፈለግኩኝ እኮ ነው ስላላገኘሁት ብኝ ነው።
እሺ ሀይ በለኝ ብለሽ ነበር ያው ብሏል።
እሺ አሁን ከላይ ከላይ ላክልኝ አሁን እያየሁት
المولود اللي مكانه خلاص شنو ولد خير بحر المساج هلا ويا حير ده مولد العشاء بقى ولا الريال بكتير خير بحر كل عيد هذا انا
ሄሎ اه قوي لا كان عون
እሺ
اي ما درتي اه يا عون قبتوا لي شيء
እሺ ምን ብሎ ነው የላከው? ሀይ ብሎ ነው የላከው?
هلو هلو بلون لا هلو هلو
Hello Hello አዎ hello hello ብሎ ነው የላከው።
Hello የሚል ስልክ ቁጥር ነው ነው?
አይ በ- በ- በቴሌ- አይ እሱ ስልክ ቁጥሩ አሁን ስ- በዚህኛው ስልክ ቁጥር ነው የሚጠቀመው፣ ግን እ፣ ቴሌግራም ስለሌለኝ ነው በዛ እንትን ያልኩት።
እሺ እንደዛ ከሆነ ማለት ነው አ፣ እ፣ ምን ታደርግልኛለህ መሰለህ የ deposit message ኡ አለ አይደል?
ኮድ ቦት message አዎ።
አዎ እሱን deposit message ኡን እና CBE ነው ወይስ ቴሌብር ነው deposit ያደረገው?
CBE ነው የ CBE የምትጠቀምበትን ስልክ ቁጥር እና የ Best Bet የምትጠቀምበትን ስልክ ቁጥር ሶስቱም ማለት ነው deposit message ኡን የ CBE እና የ Best Bet የምትጠቀምበትን ስልክ ቁጥር አድርገህ አንድ ላይ ላክልን።
CBE በየትኛው ስልክ በየትኛው ስልክ ነው የላክልን? ዜሮ ዘጠኝ ዜሮ ሶስት በሚለው ነው
እሱ ሶስቱም አንድ ላይ ሶስቱንም አንድ ላይ በየትኛው ስልክ መሰለ የምትልክልን? ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት ቆይ፣ አርባ ቆይ።
ሰባት ቆይ ቆይ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ፣ በሚሴ- እዚህ ነው የምትልክልኝ። ቴሌግራም አይ ቴሌግራም፣ ቴሌግራም ቴሌግራም፣ እሺ።
ቴሌግራም ነው።
አዎ፣ ዘጠኝ ዜሮ ሶስት እሺ፣ አመሰግናለሁ።
እሺ መልካም ምሽት።
እሺ እሺ፣ መልካም እሺ